ጤና ይስጥልኝ። አሪፍ ቤ ሎዛ ነኝ። ባኮምደዶ አብሮ ይሰጠን ከቴሌ ብር ላይ ወደ ጃምቦ ቤት በአሪፍ ቤ አስተላልፌ ነበርና ብሩ አልተላለፈም።
ምን ያህል ገንዘብ ነበር ደመኛችን?
አንድ ጊዜ አንድ ሺህ አንዴ ዘጠኝ
ምናምን ደመኛችን ድምፆት አይሰማም።
አንዴ አንድ ሺህ ብር ነው፣ አንዴ ደግሞ ዘጠኝ መቶ ብር ሁለት ጊዜ ነው።
እሺ መቼ ነበር?
ማታ ነው። ማታ ወደ ሶስት ሰዓት አራት ሰዓት አካባቢ።
ትላንት ማታ።
አዎ አዎ እሺ በስልክ ነው ቴሌ ብር የሚጠቀሙት?
አዎ አዎ።
እሺ ደመኛችን ስሞትም አልበል።
መሳይ ታዬ
ከዚህ በፊት ደውሎ አስመዝግበው ነበር።
ጠዋት ደውዬ ነበር። አይ ማለት ያለችኝም ነገር ሊገባኝ አልቻለም እና የነበርኩበት አይተመችም ብዙ አላወራሁም።
እሺ ደንበኛችን አሁን በምነግረው ስልክ ቁጥር ቴሌ ብር ላይ የደረሱትን የማረጋገጫ መልእክት screenshot አድርገው ይልኩልናል። እሺ ደንበኛችን ስልክ ቁጥሩን የያዘ ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት በትክክል ይዘዋል ደመኛችን
ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት ሀምሳ አምስት አሁን እሱ ላይ ከቴሌብር የደረሱትንም የሁለቱንም ይልኩልኛል የአንድ ሺህ ብሩንም የዘጠኝ መቶ ብሩን አሁን የአንድ ሺህ ብሩ ትንሽ ግራ ነው የሚገባኝ። ማለት ብዙ ጊዜ ስላስተላለፍኩኝ ምን አሉኝ
እ ብዙ ጊዜ አስተላለፌ ስለነበረ አንድ አራት ጊዜ ምናምን ስ- አስተላልፌ ስለነበር መለየት አልቻልኩኝም መሰለኝ የትኛው እንደሆነ።
እሺ ደንበኛችን ይላኩልንና እኛ ሪፖርት እናደርግሎታለን እሺ፣ ሁሉንም ከለዩት በላካር ይላኩልን አዎ ሁሉንም ይላኩልን አዎ እሺ ሌላ መረዳሁት ነገር አለ መሄድ የለም አመሰግናለሁ።
እሺ ስለደወሉ እናመሰግናለን አገልግሎት ላይ ያሉትን ሀሳብ አስተያየት ከሚሰሙን ድምጽ በኋላ ያስቀምጡ መልካም ቀን እሺ